હેલો
ሄሎ ሄሎ
አቤት አቤት ሰላም ጤና ይስጥልን ቴሌቪ
እ ብራይነትልኝ
አለ ምን ልርዳዎት
እ ምናል
ምን ልርዳዎት ይሰማል አቤት ተደውሎ ተደውሎ ነበረ
ይቅርታ አይ
ከየት ነው
ሄሎ
አቤት ከየት ነው የተደወለው ይቅርታ አልተደወለም
እና ከየት ነው የደወልሽው
እርስዎ ኖት የደወሉት ይቅርታ
ከዚህ ነው የተደወለው
እርስዎ ኖት የደወሉት
አ፣ እኛ ነን የደወልነው ከዚህ ነው የተደ- የተደወለላችሁ
አቤት
አዞ ደወላ ልጅ